ሌላ ሌላ አቤት ጤና ይስጥልኝ አብሮ ይስጥልን።
ምደውለው ከዊፕላስ solution ነው። ዊፕላስ solution አንድ application develop አድርጓል እና እዛ app ውስጥ የእናንተን store እንድታስተዋውቁበት ነበረ እንድታስተዋውቁና እንድትገበያዩበት የተፈጠረ application ነው እና ፈቃደኛ ከሆንክ እዛ ውስጥ እንድትመዘገብ ነበረ። delivery እ እ- delivery ም ሰው ከእናንተ የሚፈልግ ካለ delivery አለን ማዘዝ ትችላላችሁ።
ነው አይደለ?
application ነው እንደ ጂጂ አይነት ማለት ነው።
ችግር የለውም።
እሺ link ልላክልህ እና application ኑን አውርደህ እዛ ላይ ትመዘገባለህ።
እሺ
እሺ አመሰግናለሁ።